Hello,
ሄሎ hello, hello. ሰማ ወይ ሰላም ነው አባ?
እንዴት አለን አለን አለን። ስዩም ከአዳማ
እሺ፣ ማን ማ-
ስዩም ከአዳማ ስዩም ቢወርዳ ስዩም?
ያለው ስዩም?
ስለሚሄድ ነው እስኪ እንትን ያቻልኳችሁ።
እሺ፣ ምን ነበር
እሺ ቢትማ ነው አልሰራ ብለ
ቤቷን?
ቢትማ ነው ሪቴል ውስጥ ነው ፕሪንት ልክቶ
እስኪ ላክ ላክልን፣ ስክሪንሻት አድርግና ላክልን። እሺ፣ ያዩት ነው እኮ ስዩም ቢወር ነው?
ላክል ለምለው ስዩም ቢወር ልክ ያለ ጽሁፍ ላይ ኦኬ፣ ቶሎ እንዲታይልን ነው ወይ ደግሞ ቶሎ እንዲታይ ፈልገህ ነው?
አዎ አዎ ሌላ እሺ።
ሾፕ እየጠሩኝ ስለሆነ ወደዛ ላይ እኮ ነው እሺ፣ እሺ፣ አይውልሃል። እሺ